ሄሎ ሄሎ ሰላም ነው? ሄሎ አይሰማም? እ ጥያቄ እንትን ነበረ ብር ይዞብኝ system እና ዝም ብዬ ነበር check አድርጌ ከሁሉ ስፖርት ወደ ቴሌ ብር transfer ሳደርግ አሪፍ ፔ ብሩን ይዞብኛል እ እ መቼ ነው screenshot አድርጌ ልክ ያለው ልክ ያለው አላዛር ኧረ ቆየው ከትናንት ወዲያ ምናምን አላዛር በዚህ ስልክ አይደለም። ሄሎ በዚህ ስልክ ሳይሆን ስልሳ አራት ሀያ አራት በሚለው እ እ ቴሌግራም ልንገርሽ ቁጥሩ አላዛር አላዛር ነው።
አላዛር በረሄ ነው።
እ እ
አላዛር በረሄ
አይደል አይደል
መጨረሻው ዜሮ ዜሮ ነው። ቴሌግራም አዎ አዎ አዎ አዎ ስልሳ አራት ሀያ አራት ሰባ ስድስት ዜሮ ዜሮ ምን ያሉ እ እ ሄሎ
ይሰማታል።
ምን አልሽ?
መጨረሻው ዜሮ ዜሮ ቁጥር ነው።
አዎ። አዎ አዎ አዎ አዎ ተመዝግቦልዎታል። እየታየ ነው ጉዳዩ።
Okay፣ ይቆያል ሶስት ቀን ዛሬ ቆራርጣለች።
እ እ ሄሎ ጉዳዩ እየተከታተለ ነው። ተመዝግቦልታል።
እሺ እሺ